ሄሎ ጤና ይስጥልኝ ከአምቡላንስ
አሁን ደውዬልሽ ነበር ከአዲሴት ወደ ራስ ደስታ የሚሄድ patient አለ ብዬ okay እሺ እና እነሱ ላገናኝሽ
ሄሎ ሄሎ አቤት እናት ደውዬልሽ ነበር አሁን ከአዲሴት ራስ ደስታ የሚሄድ patient አለ ብዬ አዎ ቆያችሁ ብዬ እየጠበቅኳችሁ ነበር እሺ ስልክሽ እሺ busy busy ብሎ እኮ ነው አዎ።
ላገናኝሽ እሺ እናት ስንት
ሄሎ ወይ ሄሎ ሰላም ነው እንዴት ነሽ እግዚአብሔር ይመስገን እንዴት ናችሁ አለን አንድ patient ነበረ mechanical ventilator ላይ ያለ እሺ እ፣ ምን ቆይ አንዴ
እሺ ሙሉ አሁን አሁን ያለው ያለበት PACV mode ላይ ነው ምን ቬ-
ፒኤሲ ፕሬሸር አፌክት ኮንትሮል ላይ ማለት ነው እሺ በሱ ብቻ ነው ሌላ ሌል- በሱ ብቻ ነው ሜንቴን የሚያደርገው ኤፋይቱ ሀምሳ ነው በሱ ሜንቴን እያደረገ ነው ዘጠና ሰባት መቶ ነው እ፣ ኤፍ ሲመጣ አይቱ 50?
አስፓይሬሽን ኒሞኒያ ስላት እ፣
ኮማ ነበረ
እሺ እ?
እሺ እየሰማሁ ነው እናት አዎ።
አስፓይሬሽን አሁን ኒሞኒያ ስላት ካልትሬቱ መቶ አስራ ስምንት ነው ኤክስፓይሬሽን ሰላሳ ስድስት ነው ኤፋይቱ ሀምሳ PEEP ስድስት ላይ ነው ዘጠና ስምንት ዘጠና ዘጠኝ ነው saturation ኑ እሺ tidal ውሳ እ?
tidal
ምን አልሽኝ tidal volume tidal volume ኡ ቆይ አንዴ ሶስት መቶ ሰማንያ
እሺ mental status ኡ or GCS ኡ ያው እ፣ እንትን ነው comatose ነገር ነው ቢሴሱ እንትን sedation ላይ ነው or ዘ- sedation ላይ ነው ምን እየወሰደ ነው propofol ketofol ነው አሁን ግን over sedate ሲሆንብን እሱን ለጊዜ hold አድርገነዋል
እሺ severe malaria ነበረው ነው ያልሽኝ አይደለም aspiration pneumonia aspiration pneumonia አዎ።
coma comatose ነው secondary hypoglycemic secondary to hypoglycemic shock ሌላ medical diagnose የተደረገ የሚታወቅ ነገር አለው alcoholic ነው በጣም alcoholic ነው አዎ፣ አዎ።
እሺ BP ዩስ
BP ው መቶ ሰላሳ በዘጠና መቶ ሀያ በሰማንያ እንደዛ range ውስጥ ነው ያለው መቶ ሰላሳ በዘጠና እና መቶ ሀያ በሰማንያ እዛ ውስጥ ነው range ውስጥ ነው random ይታወቃል ወርፋ random መቶ ሰባ ሁለት
እሺ መቶ ሰባ ሁለት ሌላ ያስፈልጋል ብለሽ የምትነግሪኝ ነገር ካለ
አይ በቃ ሌላው ምንም እንትን የለውም።
የታማሚ ስም refer አለ ጽፈናል communicate አድርገናል አምጡ ብለውናል የታማሚ liaison።
ስም እሺ check ላድርግ የታማሚ liaison ስም ላይ እሺ ሚካኤል
ሚካኤል ሚካኤል አድነው አዎ
እድሜው እ?
እድሜው ማቅ- ማወቅ ሰላሳ ይቻላል ሰባት ሰላሳ ሰባት ሰላሳ ሰባት ስለዚህ እኔ ራስ ደስታ ደውዬ የ liaison ላይ check communicate እንዳደረጋችሁ ICU ቦታ እንዳለ check ላድርግና አዎ አዎ መምጣት እንችላለን። እስከዛ ግን ለቤተሰብ እ፣ ክፍያው ክፍያው ምን ያህል ነው ስ- ስምንት ሺህ ብር ነው ከሰዓት ስምንት ውጭ።
ሺህ አዎ ከሰዓት ውጭ።
እሺ እሺ።
ከሰዓት ውጪ ስምንት ሺህ አዎ
እሺ እሺ ደውላለሁ መልሼ ቼክ እሺ።
ላድርግና። እሺ ልንገርሽ ኬዙ